ሄሎ በስቶ ጤና ይስጥልኝ።
ሄሎ አቤት
ቅድም ማሲጅ ይገባልሃል ብሎኝ ነበረ።
የምን እዚህ የዊዝድሮ አገልግሎት ነው?
ቤት ሰራተኞች ማለት ነው።
እሺ
ብር አስገባ ብር በቃ ብትቤት ውስጥ ነው። ትንሽ የበላው ብር ነበረ ታውቃለህ፣ ወደ አራት መቶ እሺ አንድ በቃ አንድ ቁጥር ነው የበላኩት።
ይህ በዚህ በአስራ አምስት ቤቱ ነው አይደለ?
አይ እ ሌላኛው ዜሮ ዘጠኝ አስራ አምስት ዜሮ ዘጠኝ ሰላሳ ሶስት ዜሮ ዘጠኝ ሰላሳ ሶስት ሰላሳ አንድ እሺ
አስራ ሁለት አርባ አንድ አስራ ሁለት አርባ አንድ አዎ ትላንትና በቃ ሌሊት ማለት ነው። ትላንትና በቴሌብር ማታ አይደለ?
አዎ፣ በተለይ ብር ነው የላኩት በፖስት ያን እንትን በስት ቤት ውስጥ ላይ ነው የላኩት በቴሌ ብር እሺ ስልሳ ስድስት መጨረሻ ቁጥሩ። ለሱ ደግሞ message ገባም እስካሁን አ እሺ ቆይ አይ፣ እያየሁልክ ነው እያየሁልክ ነው። እሺ አሁን ይኸውልህ እሺ።
ከአንድ ከአስራ አምስት ደቂቃ በኋላ check አድርገው already ገብቷል ይለኛል እና አስ- active የሚሆነው ትንሽ ይ- ይቆይ ይሆናል እንጂ check አድርገውና ከአንድ ከአስራ አምስት ደቂቃ በኋላ ካልገባልህ መልሰህ ደውልልኝ። ይቅርታ ይገባል ድጋሚ።
እሺ እሺ እሺ ሻማ ቴንኪው